hello ጤና ይስጥልን ቤተስቤት ትኬት ነው ትኬት ነው አይደለ? እሺ cashier code ንገረኝ። አዎ cashier code እ ድምጽ ትንሽ ርቋል። አስራ ሶስት ሰላሳ ሰባት እሺ አስራ ሶስት ሀምሳ አራት እሺ አራት መቶ ብር አለው። እሺ ሪፈንድ ሌላ አለ? እሺ እሺ